ጤና ይስጥልኝ አሪፍ ቤት አብሮ በምን ልርዳው?
ጤና ይስጥልኝ ሰላም።
አብሮ ይስጥልን።
I think ቅድም አንቺን መሰለኝ ያገኘሁት እንትን አስመዝግቤ ነበረ።
እ ምን አለ?
transaction
እሺ transaction አርጌ ወደ ቴሌብር ያልገባም ብዬ አስመዝግቤ ነበር።
ምን አሉኝ? ድምጾት ተቆራረጠ።
እሺ transaction አርጌ ነበር ጠዋት እና ወደ ቴሌብር እሺ በአሪፍ ቤ በኩል ከሁሉ ስፖርት ወደ አሪፍ ቤ እሺ፣ ወደ ቴሌብር እሺ እና እንትን አላለልኝም በዚህ ቁጥር አልገባልኝም።
በዚህ አ ቁጥር አ ነበር ያመለከቱት።
አ እሺ የሌሎት መስመር ላይ ጠብቁን።
እሺ
ሙሉ ስሞትን ማን እንበል ደንበኛችን?
ነጻነት ኃይሉ ቢሃ
አራት ሺህ ብር እና መቶ ብር ነበረ አ አ ውድድር ያለው ከሁሉ ስፖርት አ ጉዳዮትን ወደሚመለከተው አካል አስተላልፈን ልዎታል።
አ የሰጡንም ምላሽ failed ሆኗል transaction ኑ። ስለዚህ ወደ ሁሉ ስፖርት ተመልሷል ብሩ።
okay ሁሉ ስፖርት ላይ check ያድርጉት እና እሺ መልሰው withdraw ማድረግ ይችላሉ።
እሺ ሁሉ ስፖርት ላይ እንኳን ቅድም check አድርጌው ነበረ። እሺ ድጋሚ check ላድርጋ።
እስቲ ድጋሚ check ያድርጉትና እሺ እሺ እሺ አንኳኩቼ ነበር። ቴንክ ዩ ደንበኛችን ሰላም ነው ሰው